በዚህ
ዘጠና ስምንት ስልሳ አምስት
ዘጠና ስምንት ስልሳ አምስት ስልሳ አምስት ምን ሆነብህ?
ተቃራኒ ነው። አውጭ ድማ
እሺ ያስከውን ኦርደር ንገኛ ዘጠና ስምንት ሀምሳ ስም- ሀምሳ ሀምሳ ስድስት ሀምሳ ስድስት እሺ ይክፈትልኝ። አንዴ ትሽ ታገኝ። እሺ እሺ ነው።
እሺ ጆን ወይ
የትኛው ነው እንዲወጣልህ የፈለግከው?
ይሄ ዘጠና ስምንት ቤት
ስልሳ አምስት ቤቱ አዎ ዘጠና ስምንት ስልሳ አምስቱ አዎ እሱን ቤት አውጥቼዋለሁ።
እሺ አንዴ ጠብቀኝ። ሄሎ ወየማ ጆኒ ዘጠና ስምንት ስልሳ አምስቱ ወጥቶልሃል። እሺ እሺ ያ የፊኑን አስተካክልኝ ብያቸው ለመሰረት
ለማን
መሲንሻ እኔ ራሴ እኮ መሲ ነኝ። ፊን ጠይቀኸኛል? እርግጠኛ ነህ?
ፊኑቶ አስወጭልኝ ነው ያልከኝ። አይወጣም ብዬ ነበረ።
አይ ከዛ በኋላ ፊኑን አስተካክልኝ ብዬሽ ነበር።
አል- አልነገርከኝም እሺ አላለሁ።
እሺ እሺ ይሄ ልኝ ልክ ነው አንኝ